ሄሎ ሄሎ፣ ሰላም ጤና ይስጥልን።
ሰላም ነው እማ።
እግዚአብሔር ይመስገን።
ዶንኪ ቲቪ ላይ ለመታደም ነበር።
እሺ ቻላ
አ stand-up comedy ውን ነው ወይ stand-up comedy ውን ኮሜዲያን እሸቱ የሚያቀርበው ነው።
አ
እሺ ይቻላል።
የስ እን- እንዴት ነው ትረጂኛ? እንዴት ወ- ምን ላድርግ?
እሺ እኔ መዘግቦታለሁ፣ ቦታ ይዝሎታለሁ ማለት ነው።
እሺ ቅዳሜ በሀያ በሀያ አንድ ነው ነገ።
እሺ ሁለት አይነት ፈረቃ አለ ማለት ነው።
እሺ ስምንት ሰዓት እና ሁለት ሰዓት አ ማታ ሁለት ሰዓት ነው ጠዋት ማታ ሁለት ሰዓት እና ቀን ሁለት ሰዓት ላይ ማለት ነው። ስምንት ሰዓት ላይ እና ምሽት
hello hello የመግቢያ ዋጋ አራት መቶ ብር ነው። ወይ አውቃለሁ። አዎ ግን ጠዋት እ፣ ቦታው የሚሰጥበት ቦታ እ፣ ጠዋት አይደለም፣ ይቅርታ ምሽት ሁለት ሰዓት እና አ፣ እስከ ስንት ሰዓት ነው? ሁለት ሰዓት እስከ- ሁለት ሰዓት እስከ ስንት ሰዓት?
የሰማንያ ደቂቃ ቆይታ ነው ያለው።
እሺ ምሽት እ፣ ሁለት ሰዓት እና
ቀን ስምንት ሰዓት ላይ ቀን ስምንት ሰዓት ላይ። እሺ የት ነው ቦታው?
ኬኤምሲ ቅዱስ ሚካኤል ቤተክርስቲያን አካባቢ ኢኮኖሚክስ ባለሙያዎች ህንፃ ላይ
የዶክተር ድልድዩ ጋር ማለት ነው። ኬኤምሲ ቅዱስ ሚካኤል ላይ እሺማ
ኢትዮጵያን ኢኮኖሚክ አሶሲዬሽን ህንፃ ላይ እሺ መዝግቦት ቦታ ላይ ያዘለውት እሺ ሁለት ሰው ስም አልበል
ቤተልሔም ስሞትም አልበል ቤተልሔም አስፋው
ሄሎ hello በእምነቱ እየደወለ ነው። ኩሽ አንድ ጨምር። በእምነቱ እምነት ስጋ ቤት እየደወሉ ነው። hello